ታዴ ለማ ደወለችልሽ ወይ?
ወይ ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
መ- መርሃባ የመኪና ጉዞ ነው።
እ የት ነው?
እ፣ እዚህ ከድሬዳዋ ወደ ጂጂጋ ነበር የፈለግነው ለትላንትና። እዚህ ቢሮአቸው ስንመጣ ዛሬ ዘግተዋል መሰለኝ የለው
እንዴት ደወለች? እሺ እ ምትረ ደወለች? እሺ ብለ
እ ምን አልሽኝማ?
ጅጅጋ ነው ያለው።
አ አሁን እኔ ድሬዳዋ ነው ያለሁት። ከድሬዳዋ ወደ ጂጂጋ ነው የፈለግኩት ለነገ።
እሺ የድሬዳዋ ቁጥር ልስጥ
እሺ እሺ እናቴ 0915
እሺ ዘጠኝ አስራ
ሰባ አራት
አራት ሰላሳ ሀያ ሰባት
ሰላሳ ሀያ ሰላሳ ሀያ ሰባት አስራ አምስት ሰባ አራት ሰላሳ ሀያ ሰባት ከድሬዳዋ ወደ ጅጅጋ አይደል?
አዎ አስራ አምስት ሰባ አራት ሰባ አራት ሰላሳ ሀያ ሰባት ሰላሳ ሀያ ሰባት ሀያ ሰባት አዎ በሱ ደውለላቸው። ድሬዳዋ ቁጥር ነው።
እሺ እሺ አመሰግናለሁ እኛም እናመሰግናለን።
አይ